Hello ጤና ይስጥልኝ በስመት አብሮ ይስጥልኝ። ውጤት ለማወቅ ነበር።
የትኬት ነው?
አዎ።
እሺ cashier code ኡን ትነግረኛለህ?
እሺ አስራ ሁለት እሺ አስራ ሁለት
ዘጠና ሁለት
እሺ
ሰማንያ ስልሳ ስድስት
okay እሺ lost ነው። እሺ ሶስት ጨዋታ ወጥቶብሃል።
እ ሶስት ጨዋታ ወጥቶብሃል።
ወድቋል ነው።
አዎ ወድቋል። አዎ ሶስት ጨዋታ ወድቋል።
እሺ እሺ እሺ ሌላ አለ?
የለም።
እሺ